Hello
Hello ጤና ይስጥልኝ። ከችፕ ነበር የምንደውለው።
እሺ
እ cucumber order አድርገው ዋና አክልሎትም ነበረ አዎ።
እና warehouse እጥረት ስላጋጠመን ነው የሚገባበትንም ጊዜ ስላላወቅ ነው refund ልናደርግሎት ነበር።
እሺ በቴሌ እ- በቁጥር ነው እንዴት ነው አዎ በቁጥሮት ነው ግን ስሙ ተመሳሳይ አይደለም።
እ እንደተደገፉ ነው ግን እንዴት ሆኖ ደገፋ ብቻ እንደ ድጋፈ ብቻ እንዳለ አላውቅም እዚህ ጋር ደግሞ ይመጣልኝ እንደቱ ነው።
በቃ እንደቱ ነው ልኩ እኔ ስለዚህ እንትን ያደረኩት እንደቱ ነው መልስሎት
እሺ ይመጣል እሺ የሚመጣ ከሆነ ድጋሚ ክሬት ላድርግ ምንድን ነው የምትይኝ አንቺ አዎ ይሄኛውን ብሩን ተመላሽ አድርግና ሲገባ ፕላትፎርሙ ላይ ቼክ አድርገው እንደ አዲስ ኦርደር ያድርጉ።
በቃ እሺ ይሄኛውን አመልሳለን።
እሺ እሺ እሺ፣ መልካም እሺ።